ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን፣ እግዚአብሔር ይመስገን። ድንገት ላይ እንደወሉት ምን ልርዳዎት?
አዎ፣ በካሜራ ማንነት አብሮ መስራት የሚቻል ከሆነ ብዬ ነው።
ምን አሉ?
በካሜራ ማንነት አብሮ መስራት የሚቻል ከሆነ አሳውቅ የሚል ገብቶ አውቂ እንትን ብዬ ነበር እህ፣ ለመዝግቦት
እ?
ለመዝግቦት። እሺ፣ ስሞትም አለ በል።
ጸጋዬ ቃነ
ጸጋዬ ቃነ
ጫሜ። ከዚህ በፊት ደውለውልን ያውቃሉ?
ደውዬ አላውቅም።
እሺ፣ ስልክ ቁጥሮን አንዴ ንገር። 09 ሰላሳ ሶስት
33 ሀያ
ስንት አሉት?
ዜሮ ዘጠኝ ሰላሳ ሶስት ሀያ ሰባ ሰባ ሰባት
20 7 77 አዎ
እሺ፣ ከየት ነው የደወሉልን? አድራሻው እዚሁ አዲስ አበባ ነው?
አዎ፣ እዚሁ አዲስ አበባ የት ሰፈር?
እ፣ ኮንዶሚኒየም ቆይ ኮየ ኮየ ኮየ ፈቼ ነው። እሺ ከደወሉ እናመሰግናለን፣ እንደውሎታለን። እሺ መልካም ቀን።